ጤና ይስጥልኝ አሪፍ ነኝ ወዴት ነው የባክዎን ልርዳዎት?
አሪፍ ዲፖዚት አድርጌ ነበረ አልደረሰኝም ብሩ።
ከ- ወዴት ነበር ዲፖዚት ያደረጉት ደንበኛችን?
እ ወደ ከየት ወዴት ነው?
ኪዊክ ቤት ምን አሉኝ?
ኪዊክ ክብር ቤት ኪዊክ ቤት ኦኬ። ከየት ከምን account ኦት ነው?
ከ- ከቴሌብር ከቴሌብር ወደ ኪዊክ ብር። እሺ።
transaction መቼ ነበረ ነበሩን ትናንት ማታ ቀኑ? እሺ የብሩ መጠን ይነግሩኛል?
አንድ ሺህ ብር አንድ ሺህ አራት ብር ነው የቆረጠው።
እሺ። ሙሉ ስሞትን ይንገሩኝ።
ጉቱ ከበደ
ጉቱ ከበደ
እሺ ደንበኛችን ስልክ ቁጥሮት የቴሌ ብሩ ይሄ ነው አሁን አ የደወሉበት?
አ አ
እሺ በእኛ በኩል የሰጡን መረጃ መዝግበናል። screenshot ደግሞ አሁን በምሰጠው ስልክ ቁጥር ቴሌግራማችን ላይ ይልኩልናል።
እሺ
ይ- የያዙ ነው
እህ
አሁን በምሰጠው ስልክ ቁጥር ቴሌግራማችን ላይ screenshot አንስተው ይላኩልን። ከቴሌ ብሩ መቀነሱ የሚያሳየውም ማለት ነው።
WhatsApp ይቻላል?
እ፣ Telegram access የሉትም?
አይ contact save ካልሆነ ላይ አይቀርልኝም። text ስልክ እናንተ contact ኤን save ካላደረጋችሁ አይገባላችሁ።
እሺ በዚህ contact ወይ save አድርገን እ፣ ሰላም እንደዛ save- ሳንስጡት አዎ አዎ እሺ እንደዛ ማድረግ እንችላለን። በተጨማሪም ደግሞ ለኪክ ብሮችም ይላኩላቸው ቴሌግራማቸው ላይ እሺ በእነሱም በኩል ሊስተካከል ይደረጋል።
እሺ እሺ ሌላ የምረዳውት ነገር አለ?
የለም እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።